ሄሎ ሄሎ ሄሎ፣ ይሰማል?
አዎ ይሰማል። ሰላም እንዴት ዋሉ?
ሰላም ነው እግዚአብሔር ይመስገን አለ። ዛሬ ማታ ሁለት ሰዓት የእሸቱ ፕሮግራም አለ አይደል?
አለ። አሁን መዝግቦት አዎ፣ እዛ Best Western ማለት ነው።
አዎ እሺ፣ አለ ቦታው አለ። አዎ VIP አንድ ሺህ ብር ነው።
እ?
VIP ነው አንድ ሺህ ብር ነው መግቢያ ዋጋ።
እሺ እኮ እንዴት ነው ቲኬቱን ማግኘት የሚቻል?
እኔ account ልክሻለሁ፣ መመዝገብ ማስገባት ትችያለሽ። እኔ ደግሞ እሺ።
በዚህ መገንዘብ ልሻለሁ። ስምሽን ማን ልበል?
ሄርሜላ ሄርሚላ ገብረ እግዚአብሔር
ለስንት ሰው ነው?
ለሁለት ሰው
ስልክ ሊያት ሄርሜላ 09 አስራ ሶስት
09 13 ዘጠና ሰባት 97 ሰላሳ ስምንት 38 ስልሳ ሶስት
እሺ ሄርሜላ በዚህ ስልክ account ልላክልሽ?
እሺ፣ ሌላ አማራጭ ስልክም ልስጥሽ
እ፣ እሺ
ዜሮ ዘጠኝ አርባ አራት
ግን በአንድ ቁጥር ብቻ ማለት በዚህኛው እንድመዘግብሽ እኮ ነው። ስልክ ቁጥር አንድ ብቻ ነው የሚመዘገበው። የት የሚሰራው ነገር እሺ፣ ከ- አሁን account ልከሽልኝ ከዛ ብር አስገባልሻለሁ።
ከዛ screenshot ታደርጊውና ማታ ስትመጪ ታሳይናለሽ። እኛ ደግሞ የ- የ- ትኬት እንሰጥሻለን።
በ mobile banking ማስገባት እችላለሁ።
አዎ አዎ ትችያለሽ።
እሺ፣ ከዛ screenshot ኡን ማሳየት ብቻ ነው።
አዎ አዎ ሄርሜላ እሺ፣ thank you። እሺ፣ ታክሲ መልስ አምጪያት።
account ስሙ ምንድን ነው የሚለው? እቺ cross check ለማድረግ ምን አልሽኝ?
አይ፣ የ account ጥንቅቅ holder ኡ መልቲ ሚዲያ፣ እ?
ጥንቅቅ መልቲ ሚዲያ ንግድ ባንክ ነው።
እሺ፣ እሺ፣ እሺ፣ ቴንኪው።
እሺ ሄርሜላ፣ እሺ መልስ አምጪያት።
መልካም